ቀናችን እንዴት ስጥር ማዕከል
ሰላም ነው።
ሰላም እንዴት ነው?
እግዚአብሔር ይመስገን። መረጃ ለማወቅ ነበረ የትኬት ነገር።
እሺ ድምፆን ትንሽ ከፍ ያደርጉልኛል?
እሺ፣ ወደ ጁባ ነበረ።
ዱባ
አዎ።
እሺ ለመቼ እና ምን ያህል ነው ዋ- ዋጋውን?
ለመቼ የዛሬ ነው?
ሳምንት የዛሬ ሳምንት መመለሻስ?
ከአንድ ወር በኋላ
ለአንድ ሰው ነው
አዎ፣ አዎ። ዱባይ ነው ግን እኮ እሺ እሺ እያየሁልዎት ነው።
እሺ
እሺ ደርሶ መልስ ያለው ዋጋ ጁባ አንድ ወር 46844 ብር።
ደርሶ መልስ። እሺ o- one way ሲሆን ይቀንሳል አይደል?
one way ሲሆን ይቀንሳል።
አርባ ስድስት አልከኝ።
ይሄኛው 46844 ብር።
በቃ እሺ፣ እናንተ ጋር እንትን ማድረግ እችላለሁ አይደለ?
book ማድረግ ይቻላል። አዎ
በቃ እሺ፣ እደውላለሁኝ።
ይደውሉልን።
እሺ፣ እሺ እናመሰግናለን። መልካም ጊዜ።
መልካም ቀን። እሺ